ጤና ይስጥልኝ ምን ስፖርት በኩል ልርዳዎት?
ከሁሉ ስፖርት ብር ነበረኝና እሺ ወደ CBE ልኬው ወደ CBE ው አላለፈም።
ተቆርጦበታል ከሁሉ ስፖርት ላይ አዎ ተቆርጧል።
transaction history ላይ ይግቡና የተቆረጠውን screenshot አድርገው ቴሌግራም ላይ ይላኩልን።
እ ምን የሚል- ምን የሚለው transaction history የሚል አለ።
አዎ እሱን screenshot አድርገው ይላኩልን ያስተላለፉበትን። ቴሌግራም ላይ ነው የሚልኩት።
በ- በቴሌግራም አዎ ቴሌግራም ላይ የቴሌግራም አካውንታችን ደግሞ እዛው የጥያቄ ምልክት ዋጋ አለችሎት።
እሺ እሺ